ጤና ይስጥልን ዋሽንግተን የህክምና ማዕከል ሰላም እናቴ። አልትራሳውንድ ለማስነሳት ነበር።
እሺ
ከዘውዲቱ ነው የምመጣው። ወረፋ አለ እንዲ አሁን ማለት ሰውዬው በመኪና ስለሆነ ይዘን የምንመጣው ብዙ መቀመጥ ስለማይችል
እስኪ ስልክ ልስጥህ ወረፋ መኖሩን እርግጠኛ አይደለሁም
እሺ የሚ- የሚጠየቅ ሰው ይኖራል?
ስልክ ልስጥህ እሺ ዜሮ ዘጠኝ ሰማንያ ስምንት እሺ ሰላሳ ሶስት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ እሺ አመሰግናለሁ።